discretely by a
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ናርዶስ ከችፕችፕ ነው የምደውልለት።
እሺ የቀይ ስር ኦርደር ተረክቧል።
እ የቀይ ስር ኦርደሮትን ተረክቧል። እቃውን
አይ አልተቀበልኩም።
አልተረከቡም።
መቼ ነው? የቅዳሜው ነው።
አ ቀይ ስር ኦርደር አሉት አይደለ? እዚህ ጋር አ ስድስት ኪሎ ያዘዙበት አጠቃላይ
ቅዳሜ ዕለታ ነበር ሜቢ ቅዳሜ ኦርደር ይሆን እንደዚህ እንትን ያለው
አ ምናልባት ቅዳሜና እሑድ ቢሮ ካልቻሉ እንደዚህ ቀን ይሸጋሸጋል።
እንትን ይላሉ። ኦልራይት በቃ እንደዛ ከሆነ አዎ።
ስለዚህ ነገ የት ላስልክሎት?
እ ነገ የት ላስልክሎት እቃውን?
እ እንትን እም፣ አቶ መድኃኒዓለም አስኮ መድኃኒዓለም።
አዎ።
እሺ ነገ driver ይደውልሎታል። መልካም ምሽት።
እሺ እሺ